ጤና ይስጥልኝ የኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
ጤና ይስጥልኝ።
አብሮ ይስጥልን። እባክዎ ምን ልርዳዎት?
አስቤ ነበረ የ draft machine እንዲስተካከልልኝ።
እህ ትናንት ባለሙያ ሲመጣ መብራት ጠፍቶ ነበረ እህ እና ዛሬ መስ- መብራት ተተሰ- ተስተካክሏል።
እህ
ሊመጡ እንዳሉ ባለሙያዎች እሺ ትላንት ነበር ያስመዘገቡት?
አዎ እሺ ያስመዘገቡበትን የድርጅቱን ስም ይነግሩኛል?
ኢንተርኮንት
ኢንተር ኮንት
እሺ ደንበኛችን ያስመዘገቡበት ስልክ ቁጥር ይንገሩ።
በዚህ ቁጥር ነው።
አሁን እደውልበት።
አዎ
ይቅርታ መስመር ላይ ይጠብቁኝ። ዳዊት ሽፈራው ኖት?
አዎ
አዎ እሺ ጥያቄው ተመዝግቧል እና እኔ ደግሞ ደግሜ እልክልዎታለሁ እሺ፣ ወደሚመለከተው አካል።
እሺ ባለሙያ መጥቶ ነበር መብራት ስላልነበር ነው የጨመረው።
አዎ ገብቶኛል። እሺ ሌላ ምረዶት ነገር አለ?
የለም ግን አለ